ቢጂአይ ኢትዮጵያ ቤተልሔም ነኝ እባክዎን ልርዳዎት?
እንትን ፈልጌ ነበር ና ከቦሌ ነው ልሽ ኤርሚያስ እባላለሁ።
እሺ
ጄኔሬተር ተበላሽቶብኝ ነው ተበላሽቶብን ነበርና ባለፈው አስመዝግቤ ነበር ምንም አልታየልኝም።
እሺ ደንበኛችን ያስመዘገቡት ገንገር
አስራ ሶስት ልንገርሽ አስራ ሶስት ዜሮ ዘጠኝ አስራ ሶስት አት አይደለም እንትኑን ID ውን አስራ ሶስት ስልሳ ሶስት እሺ
አራት ስልሳ አንድ አስራ ሶስት አራት ስልሳ አንድ አዎ
ይህ አዲሱ ኮድ ነው።
እ እ አይደለም አለ የድሮ ነው አድ- የድሮ ኮድ ነው አስራ ሶስት ስልሳ ሶስት አራት ስልሳ አንድ አስራ ሶስት ስልሳ ሶስት መስመር ላይ ጠብቁኝ፣ እየፈለጉት ነው ደንበኞች። ቆንጆ ጤና ይስጥልኝ።
ሄሎ አይሰማም ኮንታክት ሎጅ ኖት?
አዎ ኮንታክት ለሆነች
እሺ እ፣
ድምፅሽ እንትን አለብኝ አቀብኝ
እሺ አሁን ይሰማል?
ከቅድሞ አሁን ተዋጠ ድምፅሽ
እሺ እ፣ አሁን በሰጡኝ ቢጂአይ ID ያገኘው አይደለም ምንም አይነት ትኬት እሱ contact ነው እሱ contact
ቤቱን አግኝቻለሁ፣ ግን እሺ መልሼ እየፈለኩለት ነው። ጠብቅ።
እሱ ጄኔሬተር ተበላሽቶ ነው
ስልክ ያውቁታል?
ምን አልሽኝ ያስመዘገበበት ስልክ ቁጥር ያውቁታል?
የደንበኛውን ቁጥር አዎ
አዎ ላ- ልንገርሽ እሺ
አስራ አንድ አስራ አንድ
ስልሳ ዘጠኝ ስልሳ ዘጠኝ እ፣ ዘጠኝ አስራ ሶስት ሶስት ሰማሽኝ
ደንበኛችን መስመር ላይ ናት።
እ እ ዜሮ ዘጠኝ አስራ አንድ ስልሳ ዘጠኝ
አስራ አንድ ስልሳ ዘጠኝ ሰማንያ ሶስት ሀያ ሶስት ሰማንያ ሶስት አስራ ሶስት መጨረሻው ሀያ ሶስት ሀያ ሶስት ሰማንያ ሶስት ሀያ ሶስት
እሺ ደንበኛችን የተመዘገበውን አግኝቼዋለሁ። እንደሚመለከተው አካል ተላልፎሎታል። እስካሁን መተው አልሰሩሎትም።
አልተሰራም ነው የሚሰሩ ተበላሽቷል ግን ስራ ነበር
እሺ ደንበኛችን እ፣ አሁንም መልሼ ወደሚመለከተው አካል update አድርጌ እልክሎታል። ወይም በተቻለው ፍጥነት መተው ይሰሩሎታል። ሌላ መረዳዎች ነገር አለ? እሺ ደንበኛችን መልካም ቀን።